ሄሎ ጤና ይስጥልኝ ቤት ቤት
ጤና ይስጥልኝ። ትናንት ማታ ዊዝድሮ የተደረገ ገንዘብ ኧረ ዊዝድሮ ወይ ማድረግና ቁም እንደ አይገው አይወጣም ያለው እ? ሌላው?
ዊዝድሮ አድርጋ ነው።
አ እሺ አንዴ ጠብቀኝ። እሺ ቃል የታለ? እዚህ ቃል ቃል የለችም እንዴ?
ጤና ይስጥልኝ። ቃል ኪዳን ከብት ቤት ምንድር ነው?
withdraw የተደረገ ብር ለምንድን ነው የማይገባልን? ትናንት ከትናንት ማታ ጀምሮ እስካሁን ድረስ በዚህ ስልክ ቁጥር ነው?
አ በዚህ ስልክ ቁጥር ስንት ብር ነው?
ሶስት መቶ አምስት ነው።
እሺ አንዴ መስመር ላይ ጠብቁኝ።
አይደለም አይደለም፣ ሄለው አቤት።
ይቅርታ እናቴ፣ በዚህ ስልክ አይደለም።
እሺ ስልክ ቁጥሩን ንገሩኝ።
ዜሮ ዘጠኝ ዜሮ ሁለት እሺ
አርባ ሁለት እሺ ዜሮ አምስት እሺ ሰባ አራት
እሺ ሶስት መቶ አምስት ብር ነው ያሉኝ አይደል?
አ ወደ አቢሲኒያ እሺ አንዴ መስመር ላይ ጠብቁኝ።
process እያደረገ ነው። አሁን ይገባል ይገባል። በቃ ይሄ ነው ወሬያችን።
hello።
ወይ እሺ process ላይ ነው ይገባሉታል።
እሺ ተዘቃየን እኮ ወይ ውጆ ማድረግ እናቁም እንዴ? ከትላንት ወዲያ እ?
እንደዚህ ክፍት ነው እኮ።
ገባኝ። ልክ ነው። ት- ትንሽ transaction በዝቶባቸው ስለሆነ ነው Chapa ዎች ላይ
inform አድርግልኝ እሺ እንዴ?
እሺ፣ እኛ እያሳወቅን ነው። እሺ፣ እሺ፣ ይቅርታ በጣም